Hello ሰላም ነው?
እግዚአብሔር ይመስገን። እንዴት ነው የምንረዳዎት?
መደወል የፈለግኩት የአንድ ሰው ህይወት የሚለው ፕሮግራም ላይ እንትን ለማለት ነው፣ ለመቅረብ ነው።
ለመመዝገብ?
ትክክል ነኝ አይደል?
አዎ ይቻላል፣ መመዝገብ ይቻላል።
እሺ።
እሺ ስም
ስሜ ይታገስ ደረጀ እባላለሁ።
ታሪስ ደረጀ።
አዎ እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ ዘጠኝ እሺ አርባ ስምንት አርባ ስምንት ዜሮ አራት ዜሮ አራት አርባ አራት
አርባ አራት አስራ ዘጠኝ አርባ ስምንት ዜሮ አራት አርባ አራት አዎ ትክክል ነው።
እሺ የት አካባቢ ነው አድራሻዎት?
እኔ የምኖረው ክፍለ ሀገር ነው። እዚህ በሰሜን ሸዋ ዞን መራቤት የምትባል የት ወረዳ ክፍለ ውስጥ ሀገር?
ነው። አለም ከተማ እዚህ ክፍለ ሀገር አዎ እዚሁ ነው። ዞሮ ከአዲስ አበባ መቶ ሰማንያ አራት ኪሎ ሜትር ርቀት ላይ ነው ያለሁት።
እኮ የት ብዬ ለያዘው? አዲስ አበባ ብዬ ለያዘው ወይስ የት ብዬ ዞሮ ለያዘው?
መራቤቴ
እሺ እሺ፣ እናመሰግናለን። እንደውልሎታለን።
እሺ እሺ
ሰምተውኛል?
ሰምቻለሁ። እሺ ቴንኪዩ ጥሩ። እሺ መልካም ቀን።
እሺ